ጤና ይስጥልን።
አቤት ሰላም
አለበት
ወደ ተርላ አምቡላንስ ነው የደወሉት።
አዎ ተርላ አምቡላንስ ነው ተሳስቼ ነው። ለማንኛውም ይቅርታ ተመስገን ነኝ።
ወይ ሳሜ እንዴት ነሽ? ስሚኝ እሺ፣ እ፣ driver ማን አለ?
driver አሱ
ማን?
አሱ አሴር አስቴር። እሺ እ፣ ሕክምና ባለሙያስ?
ምስ ያለ ነ- እዮብ
እ?
እዮብ ነው አለ እዮብ እዮ እሺ፣ ሪፎርም ለብሰው እ፣ አንድ ready ሆኑልኝና ብሔራዊ ጋር የሚሄዱበት ጉዳይ አላቸው። እ? ሪፎርም እሺ።
ልበስና አንድ ዝግጁ ሆነው የሚወስዱትም አምቡላንስ ደግሞ advance ነው።
advance እሺ፣ አ
hello እሺ በቃ እንደ ready አድርግልኝና አንዴ ቆይ hello